አለ hello ጤና ይስጥልኝ።
አብሮ ይስጥልኝ።
ዋሽንግተን የሕክምና ማዕከል እሺ
ደውለው ነበር። አሁን አዎ ወደ እንትን MRI የሚሰራ ነበር ሚኒሊክ
ምን አሉኝ?
ኤምአርአይ እሺ ምን MRI ነው የታዘዘላችሁ?
ምን MRI ነው ሚሞ የጭንቅላት
እሺ without contrast ነው with contrast?
እኔ እስቲ ላገናኝሽ ወይ
እሺ ዋጋውን ያው ስለሚለያይ እንድነግረው ብዬ ነው።
ቆሻ ቆሻ አንዴ ይቅርታ። እሺ ነው ጠይቀህ ወይ ደውልልኝ መልሳት።
እሺ፣ በዚህ ልደውልሽ?
አዎ እሺ እሺ